ሌላው ጤነሽ ተለምት ቤት
ኢዝሎ አድርጌ እስካሁን አልገባንም። ማታ ላይ ነበር ያደረኩት።
በዚህ በደወሉበት ቁጥር ነው
አ-
ጎበዝ ጎበዝ ማራን ሄሎ
ሄሎ ስንት ብር ነው?
እ፣ አምስት ሺህ ለብቻ አምስት ሺህ ለብቻ አስር ሺህ ብር ማለት ነው።
አ
ገብቶልሃል? እሺ አሁን ቼክ አድርገው።
እሺ